ሄሎ
ሄሎ ጤና ይስጥልኝ ማሊ ባባ።
አብሮ ይስጣል። አዎ አሁን ሚኒባስ አይቼ ነበር እናቴ ያለጠፋ
አዎ አለ price ስንት ነበር ሙሉ እዚህ ላይ ቅር ሰላሳ ስምንት
ሶስት ነጥብ ስምንት ሶስት ነጥብ ስምንት አዎ OK ባንክ ምን ያህል ነው የሚመቻቸው ማለት ነው ባንክ አይመቻችለትም ለዚህኛው መኪና cash ነው ነው እንዴ ባንክ እናመቻቻለን ሲሉ አዋይ ባንክ የለውም የለጠፈ ግን አለ ከፈለክ ሳይፌል
እ? ቆንጆ ይዞ ሰዓት የለጠፈ ከፈለክ ያው በፍተሻ ሁለት ሺህ ሁለት ሞዴል አለ
ኦኬ ቫን ነው
አይ ባን አይደለም የህዝብ
አይ ለመርካቶ ስራ ፈልጌው ለዛ ነው ኦኬ ኦኬ እሺ እሺ እሺ